Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
ሰላም ዋላችሁ።
እግዚአብሔር ይመስገን። እንዴት ዋሉ?
ደህና ነን።
ብሌን እዚህ ቴሌቪዥን ላይ እንደሆነ ማስታወቂያ አይቼ ነው።
እሺ፣ አክሲዮን እና- መግዛት ፈልገው ነው። የት አካባቢ ኖት?
አይ እኔ ክፍለ ሀገር ነኝ።
Okay፣ ያው የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ ዝቅተኛው ደግሞ መግዛት የሚችሉት አርባ አክሲዮን ነው። ማለትም የሀያ ሺህ ብር አክሲዮን እ፣ እስከ ሁለት ሚሊዮን ብር እስከ እንደ እርሶ አቅም መግዛት ይችላሉ ማለት ነው።
እሺ
Maybe ያሉበትን ቦታ ቢነግሩኝና
እ።
እ፣ በየባንክ ቤቱ ስለሚያገኙ ብጠቁሞት አሪፍ ነበር። የት አካባቢ አዎ፣ እኔ እዚህ ናዝሬ ነኝ። ናዝሬ ነኝ።
Okay። ስለዚህ ኢትዮጵያ ንግድ ባንክ እ፣ መሄድ ይችላሉ ወይስ መጀመሪያ ሽያጭ ሰራተኞች ደውለው ስለ ፎርሞቹ ምናምን ማየት ይችል- ይፈልጋሉ?
እኮ ወይ እንደዛ ቢያደርጉልኝ ማለት እሺ፣ ስሞትን ማን ልበል።
እኔ አቶ ቦጋለ ነኝ።
ስለዚህ ይደውሉትና መጀመሪያ ያወራሉ።
በቃ ይደውሉልኝ።
በቃ አለሁ አሁን ይደውሉት።
ልክ- እሺ፣ ይደውሉታል። እሺ፣ እናመሰግናለን።
እሺ እሺ።
እሺ